ጥሪ ሚቲንጉ ያበደ ነበር ብታይ እ ኧረ በጣም
ሄሎ ሄሎ፣ ሰላም ጤና ይስጥልን ችፕቺፕ አለች ዛር የምትገኝ
ከችፕቺፕ ነበረ እ እ?
የምደውልሉት ከችፕቺፕ ነበረ የምደውልሉት አ- እ- እ- አለ አለች okay ወንዱ ነው ታለ አነጋግረን።
okay እ፣ ችፕቺፕን ይጠቀማሉ እና አጠቃላይ ስለ service ኣችን አስተያየት ለመቀበል ነበር የደወልኩሉት
አገልግሎታችሁ ጥሩ ነው።
እሺ መስተካከል በዚህ- ያለበት በዚሁ ይቀጥል።
መስተካከል አ ያለበት ትንሽ አንዳንዴ ቀኖች ያልፋሉ። የዛሬ ትእዛዝ ለነገ ምናምን።
አይመጣም አ እም፣ ሌላስ ነገር ምን አለ ተጨማሪ ማስተካከል ያለብን
አይ በቃ እንትን ሹፌሮቹ ባይቸኩሉ አንዳንድ ጊዜ ሰው ሲወጣላቸው ምናምን የሚጠብቁ አ okay እሺ yeah።
ሌላስ አስተያየት አሉት አ መስጋይ በቃ የለም።
የተሰጡን ምላሽ እናመሰግናለን መልካም ቀን ይሁንልዎት እሺ እሺ